በጣም ከባድ አወዳደቅ ፍሬው ወድቆ አወዳደቅ ማርያም በጣም ከባድ አወዳደቅ ነው የወደቀው። እንደዚህ ወድቆ አያውቅም። hello ሰላም ሰ- ይሰማል? ሰላም
ሰላም ምን ነበር? አልኳት።
እ እንትን withdraw ብዬው ነበር እና ስድስት ሺህ ብር እሺ፣ እሺ። ስንት ብር?
ቀንሶታል ቀንሶታል፣ ግን አልገባ እ ስድስት ሺህ ብር እሺ። ወዴት ነው? ወደ ቴሌ ብር ነው ወይስ ወደ ቴሌ ብር ዜሮ ዘጠኝ በዚህ ስር በ- በደወልክበት ዜሮ ዘጠኝ አርባ አ አ ወንድ
አሪፍ ነበር ነው መስሎ ነገር መጥፎ ነገር
አጣሹ ናት አይ እያየሁልኝ ነው።
ከባድ አወዳደቅ ነው የወደቀው። እ? አሁን እኮ ግን አሁን አይደል እንደዚህ ነው የተገደሉት። ታውቃላችሁ ሁለታችሁም እንደዚህ
ተርፋል ግን አንተ በጣም ምናምን አወዳደቅ ነበር ታውቃለህ። ተንሳፍቷል።
ብዙ ነው እኮ ያረካው፣ እ?
ብዙ ነው ያረካው።
ብዙ ማለት ሁለት ሁለት ሺህ ብዙ ጊዜ ነው ያረካው ነው የምልህ።
አይ እሱማ አውቃለሁ። አሁን አሁን ያልኩሽ እሱማ ገባ እሱም እንትን ብሎልኛል። ስድስት ሺህ ከዛ በኋላ እሱም እኮ አልገባልህም።
እ?
ሁለት ሺህ ያረካቸውም አልገባልህም።
አዎ እኮ ሁሉንም እንዲገባልኝ
አይ አንተ ስድስት ሺህ ነው ያልከኝ ብዬ ነበር። እዚህ ጋር ስንት አለ መሰል? ሁለት ሺህ አንድ ሁለት ሶስት አራት አ ጊዜ አንድ ሺህ አዎ፣ ሁለት ሺህ አንድ ሺህ አ ሁሉ አልገቡልኝም እና እንደዚህ ስለዚህ እንዲቻል approve ላድርግልህ ሁሉንም አ approve አድርግልኝ እንትን ወደ ቴሌ ያልካቸውን እስኪ ወዴት ነው እ፣ ያዘዝከው? ወደ ዜሮ ዘጠኝ አርባ አርባ ሰባ ሰባ ዘጠኝ ዘጠኝ ዜሮ አምስት አርባ አምስት ልክ ነው።
ዜሮ ዘጠኝ አርባ ሰባት ዜሮ አምስት አርባ approve አደርጋለሁ። አይ አንተ ያልከኝ ስድስት ሺህ ስለነበረ ነው።
እሺ ይችላል። እሺ፣ ይቅርታ
መዝጋት ትችላለህ፣ አደርግልሃለሁ።
እሺ፣ እሺ፣ ቻው ቻው thank እሺ፣ እናመሰግናለን። እሺ።
በረኛ